hello አቤት ሰላም ነው እግዚአብሔር ይመስገን።
ካሮት ለማዘዝ ብዬ out of stock አለኝ። ትላንትና ነበር ያዘዝኩት እንትኑን።
okay፣ አዎ እጥረት ስላጋጠመ ነው። ብር refund ይደረግልዎታል።
okay እንጂ ለዛሬ ለነገ ማ- ማለት እንትን ላረኩትኛ ይደርስልኛል።
አዎ፣ አሁን አዎ፣ ሙሉ ሞልቷል እንዴ ግሩፑን አቁሟል።
አንድ ብቻ ነው የሚቀረው። አንድ ሰው ብቻ አንድ ሰው ቀረብኝ።
እኮ፣ አዎ። መች ስንት ሰዓት ነበር የሞሉት?
ትላንትና ነበር ፕሬስ ያረኩትኝ። አንዱን ዘ- አይደለም ዛሬ ጠዋት ነው ያረኩትኝ።
okay፣ እንደዛ ከሆነ እሺ፣ እስከ ነገ ጠዋት ይሞክሩት። fail ሳያደርግ እ፣ ከገባ ስለሚ- ስለ- ስለሚሰራ አሉት እየሞከሩት ይቆዩ።
እሺ አመሰግናለሁ።
እሺ።